የሌት ከጪ ከላይ ያረስማኝ አገሬ ፈረስ ቤት ልኸ ያረስማኝ አገሬ ወንድም ያትናደን አረስማኝ አገሬ ማንም አላየ ያረስማኝ አገሬ ይልቁም ተጠንቀቀን እንዳይጥልህ ይልቁም ተጠንቀቀን እንዳይጥልህ ቦይቴን እያፈነነ አልተሻለ ሕይወት ይላል አልተሻለ ሕይወት ያሎሸው ላይገሙ ያቦሸው ያቦ ያረዳለኑ כמו גשם בואי נתחבק ונלך אל תשאלי אותי מתי, אל תבקשי ממני, זמן לא מחכה, לא עוצר, לא נשאר. የለት ከጩካ ላይ ያለሽያለ ፈረስ ቤት ልይ ያረስማያገ ወንድነቱን ናገር ያረስማያገ ኡማማ ላይ ያረስማያገ ይልቁን ተጠንቀቅበን እንዳይጥልህ ይልቁን ተጠንቀቅበን እንዳይጥልህ ቦይቲል ያበበ አልተሻለ ዮቲለ አልተሻለ ዮቲ ያሎሸ ውላይ ደሙ ያቦሸው ያቦ የረዳለኑ כמו גשם בואי נתחבק ונלך אל תשאלי אותי מתי, אל תבקשי ממני, זמן לא מחכה, לא עוצר, לא נשאר. ትዝ ይበልህ ትሯጋገስ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትም ስታዋኝ ሰዋይ ስንተቃቀፍከን በዘን ጊዜውም በደስታ ስናሳ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው? በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከእግዚእ ደረስክ Boy, tenía ሌለት ከእግሬ ከላይ ያረስማኝ አገሬ ፈረስ ቤት ልህ ያረስማኝ አገሬ